ማሊ ባባ
hello
ጤና ይስጥልን።
one O five ጥቁር ኮብራ አይቼ ነበረ እና ዋጋውን ማወቅ ፈልጌ ነው።
አምስት ነጥብ አምስት ፍተሻ ገብቶ ሲወጣ ድርድር ይኖረናል።
አምስት ነጥብ አምስት አዎ ፍተሻ ገብቶ ሲወጣ ድርድር አለን በደንብ።
እሺ፣ የት አካባቢ ነበሯት?
እኛ መስቀል ፍላወር ነው ምን እንትን የሚለው ዜሮ ዘጠኝ ቁጥር ልስጠው ዜሮ ዘጠኝ አስራ አንድ ደውለው ይሄዱ
እሺ፣ አስራ አንድ
ሀያ ስድስት ስድስት
ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና እሺ
እሺ እና እና ስጠና አባት ወንድም ክፍት ነው
ኦኬ ሶሪ ዝግ ዝግ
አይ አንተ